ሄሎ ጤና ይስጥልኝ ቃል ኪዳን ከቤት ቤት ምን ልርዳው? ሄሎ
ጤና ይስጥልን።
ጤና ይስጥልኝ ቤት ቤት ነው ቃል ኪዳን ነኝ። ምን ልርዳው?
ማታ ከቴሌ ብር ብር ልክ የነበር ነው ወደዚህ እሺ ወደ ቤት ቤት ከቴሌ ብር ላይ ቆርጧል። እዚህ ላይ አላስገባልኝም።
እሺ ዲፖዚት ሜሴጁ አለ አይደል? ቴሌ ብር የላከሉት እሱ ሜሴጅ እና ቤስት ቤት ስልክ ቁጥሩን አንድ ላይ አድርገው ቤስት ቤት ቴሌግራም ላይ ላኩልን።
እሺ ያ ዜሮ ሶስት ቤት ላይ አዎ አዎ።
እሺ እሺ መልካም ቀን።